ሄሎ ጤና ይስጥልኝ። ከቢጃ ኢትዮጵያ ነው የምደውልልዎት።
ከቢጃ ኢትዮጵያ አዎ፣ ካሪቡ ሉኪ እሺ።
ኖት?
እ እ ካሪቡ ሉኪ ኖት አይደለ?
አ አ አ ነኝ የቢጃ የመለያ ቁጥር ልከን ነበረ። text ገብቶልዎታል በስልክዎት?
እ አንድ ሸክላ አዘጊው እሺ።
ሸክላ እሺ።
እሺ ሄሎ
እሺ ሄሎ አ- አ- አል- አልገባም።
እሺ ልንገረውት አሁን ቁጥሩንና የያዙት
እሺ ብዙ ዲጂት ነው አይደለም፣ ስምንት digit ነው።
እ መያዣ ነገር የለኝም። እሺ ንገሪኝ።
አርባ ዘጠኝ ሰማንያ
አርባ ዘጠኝ ሰማንያ ሰማንያ እ።
አንድ
ሰማንያ አንድ ሀያ አራት
አርባ ዘጠኝ ሰማንያ
ሰማንያ አንድ ሀያ አራት
ሰማንያ አንድ ሀያ አራት አዎ ይሄ የደንበኝነት የመለያ ቁጥሮት ስለሆነ የያዙት።
እሺ አርባ ዘጠኝ ሰማንያ ሰማንያ አንድ ሀያ አራት አዎ ልክ ነው።
እሺ መልካም እሺ እሺ።
አመሰግናለሁ።